Hello hello hello hello hello hello hello ይሰማል?
ይሰማል ይሰማል።
እሺ ጤና ይስጥልኝ ምት ቤት እሺ ምን ነበር?
እዚህ ወደ እንትኑ account ብር ለማስተላለፍ ወደ ምን?
ወደ ወደ ቤት ቤት ቤት deposit ለማድረግ ነው?
አዎ እሺ
ነበር
deposit ወይም withdraw ለማድረግ ከፈልክ ሶስት ምርጫዎች ያመጡልሃል።
ይህን
ቻፓ፣ ሳንቲም፣ deposit ከሆነ withdraw ከሆነ ደግሞ በ voucher የሚል አለ። ከሶስቱ አንዱን መርጠህ እ፣ ከታች ላይ የምትፈልገውን amount መርጠህ deposit ማለት ትችላለህ ወይ withdraw ማለት ትችላለህ።
ከምን ላይ deposit የሚሆነው ማለት ነው?
እዛው አለልህ ከላይ ላይ በቀኝ በኩል ኮ- በቀኝ በኩል ከላይ በኩል እህ። deposit ብሎ ይመጣሉ።
አዎ ሶስት dot አለች በቀኝ በኩል ከላይ አዎ
እና እሷን ስትነካት እህ።
ይላል deposit የምትል ትመጣለች። እሱን ስትነካው ያስመርጣል።
የ amount ነው የሚያስመርጥ መጀመሪያ
አዎ መጀመሪያ በምን ማድረግ እንደምትፈልግ ምረጥና በቻፓ ወይ በሳንቲም
እህ።
ከዛ በታች ላይ information የሚጠይቃል። እሱን ታስገባለህ።
right.
እሺ